ሰላም ጤና ይስጥልን ሀኒኤል ፈላጊ ሰላማዊት ነኝ እባክዎትን ምን ልርዳዎት hello hello hello hello hello ሄሎ ለራሴ ራሱ ጮኸብኝ ሄሎ ሄሎ